ጤና ይስጥልኝ ስቴት
ሰላም ነው አባ ሰላም ነው አለን።
ትናንትና ማታ መቶ ሰማንያ ብር account ኡ ላይ አስገብቼ እሺ ከቴሌብሩ ላይ ቆርጧል፣ ግን አልገባውም እንትኑ ላይ
Okay። ከምን ነበር ከቴሌብር አዎ ከቴሌብር ገብቶሎታል?
ገብቷል። አዎ text አለ ወደ እንትን ይላል ቻፓ ላይ ገብቷል ይላል።
አዎ ወደ ቻፓ ልከዋል ከፍለዋል ይላል። አዎ አዎ ያንን text screenshot አድርገው ይልኩልናል። ሪፖርት ለማድረግ ስለሚያስፈልገን ነው። እሺ በምን ልላኩልህ?
ለቻፓ ሪፖርት ማድረግ ስላለብን የቴሌግራም ቁጥር ልስጦት እሺ እሺ ያዝል
ዜሮ ዘጠኝ ዜሮ ሶስት ቆይ ዜሮ ዘጠኝ ዜሮ ሶስት እሺ dash አንዴ ስልክ ችግር የለውም ችግር የለውም ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ text ዋን ብቻ screenshot አድርገው የቤት ቤት ቁጥሩንና የቴሌብር ቁጥሩን ይጻፉልንና ይላኩልን እኛ ሪፖርት እሺ።
እናደርግልዎታለን። ቻፓ እሺ እሺ እሺ